Hello?
Hello hello፣ ጤና ይስጥልኝ። ጤና ይስጥልኝ። ምን ልታዘዝ? ቴሌቪዥን ቴሌቪዥን ነው።
እ
ምን ልታዘዝ? ቴሌቪዥን ነው።
ቲኬቱ ቁጥሩ ቲኬቱ የለም፣ ቆርጬ የለም። ቲ- እንትኑ ቁጥሩ አላስታወቀም።
እሺ፣ ትኬት ማለት ቴ- የቴሌቪዥን game የእድል ጨዋታ መጠቀሚያ ማለት ነው። እድሎትን መሞከሪያ ማለት ነው። ሌላ ነገር አይደለም።
እሺ፣ መቼ ነው የምወጣው?
አይደል ሎተሪ አይደለም። ልክ የእድል ጨዋታ የሚለውን የእድል ጨዋታ የሚለውን ስትነካው እ፣ ካገኘ congratulation ይልሃል። ካልተገኘ ደግሞ እንደገና ይሞክሩ አልተሳካም ይልሃል። እድልን ስትሞክር
ወይ
እሺ